ስሜት የስፖርት center ምንረዳው
ወደ ኢስታንቡል ትኬት ለመግዛት ነበር።
ወዴት?
ኢስታንቡል
እሺ ለመቼ አድርጌ ሌሎት ለሰላሳ
one way ነው ደርሶ መልስ?
አይ one way ብቻ።
እሺ November ሰላሳ
አዎ።
እሺ ያየሁልሽ ነው።
እሺ
መንገደኛ ኢትዮጵያዊ ናቸው።
ናው
ሲስተም ስሎ ነው። እሺ ለዛ ነው እያየው ነው።
ችግር የለውም።
እስቲ system እየሰራኝ ያለም ወይ ልደውልሎት አይቼ ከማቆዩት መስመር ላይ እሺ እሺ አሁን በደወሉበት አገኙታለሁ በዚህ አዎ ስልክ?
አዎ እሺ እሺ ደውላለሁ።
እሺ እሺ